ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
Donkey Tube ነው የምንረዳውት።
ወጌሻ አራተኛ ዙር ስልጠና ምዝገባ አብቅቷል እንዴ?
አይ አላበቃም።
ኦንላይን ነው በአካል? በኦንላይን አለ እንዴ?
አለ አለ
okay። እስከ መቼ ነው ምዝገባ ማብቂያው?
እስከ የ- እ መጋቢት አስራ ስድስት መጋቢት አስራ ስድስት
አዎ የወጌሽ ሁለተኛ ዙር ተማሪ ነሽ?
እኔ ሁለተኛ ዙር ተማሪ ነኝ። ለሌላ ሰው ነው የፈለግኩት።
okay okay
አይ እሺ እስከ መጋቢት አስራ ስድስት ነው በይለን አይ አይ